Hello አቤት አቤት።
ጀንበሩ ነኝ ከቡታጀራ እሺ ዘንበል
ልኬልሻለሁ። አሁን እሺ እን- እኔ የምልሽ ወይ
እንትን system ኡ እንዲጫን የምንፈልገው ማለት ነው እሺ
virtually ያለ በዋናው system ኡ ላይ
ምን አልከኝ?
እቺ system ዋ የምትጫነው እሺ
እዚኛው ኮምፒውተር ላይ ነው።
እኮ አሁን የእሱን እንትን ይላክልኝ አይደለም።
አዎ የምንጠቀመው ማለት ነው።
አልገባኝም።
ሌላ ኮምፒውተር ወጭ አባባሌ ገብቶ virtual ም እያጫወትን ወደ betting ኡ እንድንገባ ነው የኛ ሀሳብ።
Okay ስፖርት ድጋሚ እንዲጫ እንዲከፈትላችሁ እዛው shop ላይ ማለት ነው።
አዎ ኮምፒውተር አንዱ ኮምፒውተር ላይ ማለት ነው።
አዎ አንድ ኮምፒውተር ላይ virtual